ጤና ይስጥልኝ Best Bet
አብሮ ይስጥልን። ከሻሸመኔ ነበር።
ሻሸመኔ። እሺ
አቦስቶ ላይ ማነው ሞቢል ላይ balance ጨርስ ነበር ኳስ።
የስፖርት ነው።
አዎ አዎ።
okay እሺ። የተበላችሁ ቲኬት አለ?
አይ system ለመስራት እኮ ነው። ቲኬት balance የለም።
okay፣ balance ተላልቆ ነው?
ቲኬት ለመቁረጥ አዎ አዎ።
ሻሸመኔ የት?
ሻሸመኔ ሞቢል ሞቢል።
አዎ።
እሺ በቃ እናሳውቃለን ለሚከናዋል።
እሺ ከስተመር ቆሟል። እሺ እሺ ያው ቀድማችሁ ብታሳውቁን አሪፍ ነው። ብዙ ጊዜ እሑድ እሑድ ስለማይገባ ብዙ ሰው ከቢሮ ያው ስንጨርስ ነው እንትን የምንለው።
እሺ እሺ በቃ እናሳውቅልሻለን።
እሺ